geriau apkūdink
ሄሎ ሄሎ ዘመድኩ እንዴት ነህ ሰላም ነው ሰላም ነው፣ እግዚአብሔር ይመስገን።
አለን አለን
እ፣ back office ኡን ልኬልሃለሁ እሺ እሺ እዛ ሂሳብ አይተና ሁልጊዜ ስትቀበላቸው በእሱ አይተህ ተቀበላቸው እሺ
እ፣ ሁለተኛ ደግሞ እንትን ያስፈልጋል ይሄ እ፣ ምንድን ነው open ትኬት ደግሞ open ትኬት ነው አንዳንድ customer ኦች ምን አድርገው ላይከፈላቸው ይችላል op- open winning የሚለው ማለት ነው።
እሺ
አዎ እሱ አሁን አልገባኝም። ምን ማለት ላይከፈላቸው ይችላል የሚለው virtual ላይ ነው ባይዞ እና አዎ virtual ላይ ነው አዎ virtual ላይ ላይከፈል የሚችልበት ሁኔታ አለ። አሁን እኔ ራሴም ማጫወት ነበረ ለሁለት ሳምንት ያክል መጀመሪያ ላይ ማለት ማጫወት አቆምኩ። የማይከፈልበት ምክንያት እኮ ብዙ ነው እኮ። ለምሳሌ አንድ customer win ያደርግና እ፣ እዛ ጋር- እዛ ጋር እንዳሸነፈ ላያይ ይችላል። በቃ በቃ ስንት ትኬት ትቆርጣለህ? በጣም ብዙ ሺህ ትኬት ትቆርጣለህ አይደል? በቃ አዎ አዎ ያው ሁለት ትኬት አንተ win ያደርግ lose ያደርግ አንተ የምታውቀው ነገር የለም። የሆነ customer መጥቶ አዎ win አድርግ ያለው ክፈለኝ ሲል ነው አይደል የምትከፍለው።
አዎ አዎ ከነዚህ ውስጥ ደግሞ ለምሳሌ ሶስት እና አራት የሚል ቁጥር ጠርቶ ይውጣ ይውጣለች check ያላደረገ ወይ ስህተት የመሰለው ምናምን ምናምን ያለ ሰው አዎ ከነዚህ ውስጥ ድንገት ይወጣለታል። እንደዚህ አይነት ሰዎች ይኖራሉ። በጣም happen ያደርጋል። virtual ላይ common ነገር ነው እንደዚህ አይነት ነገር።
እሺ አሁን እኔ ልልህ የፈለግኩት እንዴት መሰለህ፣ ምናልባት ሊሆን ይችላል እሱ አሁን ያልከኝ ተረድቼ ያለው ነገር ግን እ፣ አንዳንዴ ምን እናደርጋለን መሰለህ፣ በጣም busy ሲሆን ያው አሁን እንትኑ ጋር busy ስትሆን ቲኬቶችን even አሁን እዛ ጋር open winning ሊል የሚችለው እኔ እንደተረዳሁት scan ሳታደርገው ስታስገባ ነው ባጭሩ እሱም አይደለ?
እሱም ላይ ይችላል እንግዲህ አንተ ስትከፍል ደግሞ scan ሳታደርግም ከፍላቸውም ሊሆን ይችላል። እሱም ሌላው አዎ እሱን እኮ ነው ያ- ያንንም እንደዛ ነው የሚይዘው ማለት ነው።
እንደዛ አልፍ scan ሳታደርግም ብለህ ለ customer ኡ ከከፈልክም ያው እሱም ያው አዎ፣ የእናንተ ያ ነው።
ስለሆነ መመዝገቡ አይቀርም እንደዛ ብሎ አዎ፣ አንዳንዴ አሁን አምስት ስድስት ቲኬት በአንድ በአንድ እ፣ event እንደዛ ይሆናል እና አንድ ሰው ሲያሸንፍ አንዱን check አድርገ odd ኡንና ሰዓቱን ምናምን አይቼ ብቻ ማስገባበት ጊዜ አለ። አሁን cashier ኡም እንደዛው ማለት ነው።
ትችላለህ። ሲጀመር ያለፈ ትኬት እኮ እየፈለክ መክፈል ትችላለህ እኮ።
አዎ አዎ open ti- open ትኬት ላይ ያሉ ትኬቶችን cashier ኡ ላይ ስገባ open ብሎ ያመጣልሃል እና አዎ እነሱን ትኬቶች መክፈል ትችላለህ እየፈለክ አንተ።
አዎ፣ ግን እሱን እንደ እንደ እንትን ላይ ይደምረዋል balance net balance የሚለው ላይ ከ net balance ኡ ውጪ ደምሮት ነው አሁን እ፣ አዎ ሂሳብ ሂሳብ እየተሰራ ያለው።
እንዲቀንስልህ ከፈለክ ደግሞ አንተ open win ኦቹን እየፈለክ በ cashier ኡ account redeem ማድረግ ትችላለህ፣ ይቀንስልሃል።
okay ስለዚህ ያ ነው አሁን እኔ ምንድን ነው ለማለት የፈለግኩት እየተከፈለ ነው መቶ percent ይከፈላል እና ይከፈላል እ፣ እሱ የኛ እንትን አይደለም። አንተ ብትከፍላቸውም ባትከፍላቸውም that much እንትን እኛን እንደ effect የሚያደርገን ነገር ስለሌለ ግን አንተ ትክክል ነው።
መቀነስ ከፈለክ ምናምን open አዎ።
bill ላይ ገብተህ ታገኛቸዋለህ። በ cashier ኡ account redeem አድርጋቸው በቃ እሺ ይሻላል።
እሺ thank you